hello ጤና ይስጥልኝ ቺፕቺፕ ሰላም ጤና ይስጥልኝ ሰላም አለን እንትን ቲ- ቲማቲም አዝዤ ነበርና ቲማቲም እና ሽንኩርት እሺ ሽንኩርቱ ብቻ ነው የመጣው check ታደርግልኛለህ okay ስልኮትን ይንገሩኝ እስኪ ያዘዙት ይህ ቁጥር ዜሮ ዘጠኝ ሰላሳ ሰላሳ ሀምሳ ዘጠኝ ሀምሳ ዘጠኝ አርባ አንድ አርባ አምስት አርባ አንድ አርባ አምስት okay restaurant quality ነው ቲማቲሙ አዎ አዎ warehouse ስለሌለ ነው ዛሬ አልመጣሉት ሬስቶራንት አዎ።
quality አልገባም ነበር ለዛ ነው ነገ ይመጣሉታል okay እሺ አመሰግናለሁ እሺ መልካም ቀን